Hello ጤና ይስጥልኝ ስቶን
ዛሬ ያላችሁ እንዴት? ከስምንት ስድስት ሰዓት ተኩል ቤት ለማየት ነበር መጥቶ አዎ አለን እስከ አስራ አንድ ሰዓት ከአስራ አንድ ሰዓት አላችሁ?
አዎ
ሜክሲኮ ያለውን ነበረ ለማየት የፈለግነው።
site ለማየት ነው የፈለጋችሁት ነው? ቢሮ መጥታችሁ ወደ site ኡ ትሄዳላችሁ።
Okay ሀ ቢሮአችሁ የት ነው?
ልደታ ፍርድ ቤት አወቁት አ አ ከፍርድ ቤት ትንሽ ወረድ እንዳለ መርካቶ የገበያ ማት የሚል ነጭ ህንጻ አለ። ይሄ መስኮት መስኮት ያለው ህንጻ Okay okay እዛ ground ላይ ያለ እዛ መታችሁ ወደ site ኡ መሄድ ትችላላችሁ፣ መኪና ስላለን።
በቃ እሺ።
ስልኮት ይሄ ነው።
አዎ ይሄ ነው።
እሺ ይቅርታ ማን ልበል ስሞትን።
ህሊና እሺ ምን ላይ ነበር ማስታወቂያችን የሰሙት?
ከቴሌግራም መሰለኝ።
ቴሌግራም። እሺ አ ከጠፋበት ይደውልን፣ እኔም እደውልለታለሁ በኋላ።
እሺ እሺ